ኧረ እባካችሁ የምንጫወትበት አጣን። ባየር ላይ ብሩ ወሰዳችሁት።
ምን ነበረ ወንድሜ?
deposit ሳረግ ባየር ላይ ወሰዱት። በቃ ስንት ጊዜ ልኬያለሁ፣ message ልኬያለሁ በቴሌግራም ቴሌግራም ላይ ልከዋል።
አዎ ምንም እስካሁን አልገባም ብሩ። ሁለት መቶ ብር ነው deposit ሳረግ ባየር ላይ ሄዱ።
በቃ ትንሽ ጠብቀን እሺ።
እስካሁን ጠብቀን እያለ መጫወቻ አጣን እኮ።
እሺ ወንድሜ አሳውቀናል። እኛ
እንግዲህ ታዲያ መቼ ነው? አይ ብሩ የለም ደግሞ ሌላ ብር እንኳን የለም። እሺ አሁንም አስተማማኝ የለም። እንዴት ላድርግ?